hello
ጤና ይስጥልኝ።
ቅድም ደውዬ ነበርና የኦንላይን ዩቲዩብ የዩቲዩብ ትምህርት ለመማር
እሺ
እና እንትን ክፍያው አስራ አምስት ሺህ ብር ይላል በአካል
አዎ ለሶስት ወሩ ነው ወይስ ለአንድ ወር ነው? አስራ አምስት ሺህ ብር ለሶስት ወር ነው
ለሶስት ወር አስራ አምስት ሺህ ብር መሀል ላይ ሌላ ክፍያ የለም።
የለም። በሶስት
በጣም አመሰግናለሁ።
እሺ ከቀጣይ ሳምንት ብመጣ መግባት እችላለሁ?
የአካሉ ነው
ሰኞ ብጀምር next already ዛሬ ሰኞ ትምህርት ተጀምሯል።
ምን? አዎ ትምህርት ፕሮግራሙ ዛሬ ዛሬ ተጀ- ጀምሯል። እኔ ክፍያውን ስሩ ፈጽሜ ቀጣይ ብ- ክፍያውን ነገ ወይ ከነገ ወዲያ ፈጽማለሁ።
እሺ እሺ በጣም ይደውላል።
አመሰግናለሁ።
እሺ መልካም ቀን።